ጋ ቤት ቤት ወስልኝ ሰላም ነው።
ሰላም ነው።
ጠዋትም አመልክቼ ነበር። ትናንትና ማታ ወደ ቴሌብር አንድ ሺህ አምስት መቶ የተዘዋወርጌ ነበር። እሱ አልመጣልኝም።
አንድ ሺህ አምስት መቶ አዎ
መቼ ነው ያደረከው?
ትናንትና ማታ ስምንት ሰዓት ዘጠኝ ሰዓት አካባቢ እሺ ስልክ ቁጥርን ንገረኝ።
ሌሎኛ አስራ ሁለት ዜሮ ዘጠኝ አስራ ሁለት አርባ አምስት አስራ አምስት ነው አርባ አምስት አርባ አምስት አርባ አምስት አለን አርባ አምስት አስራ ሁለት አርባ አምስት ዜሮ ስድስት ዜሮ ስድስት አምስት ስምንት ሀምሳ ስምንት እሺ ዜሮ ዘጠኝ ሀያ ሁለት ሰላሳ አንድ ዘጠና አንድ ሰማንያ ስምንት ሰማንያ ስምንት ወደሚለው የሚል ስልክ አዎ።
ስልክ ላይ አሁን ገብቶልሃል። check አድርገው።
እሺ